ቅድስት ነኝ። አቤት
ቅድስት እንዴት ነህ?
ሄሎ ወይ አይሰማም?
እግዚአብሔር ይመስገን ይሰማኛል። አንተ ይሰማሃል?
እ እ ቡሽራ ነኝ። ሀምሳ ዘጠና አራት
ሀምሳ ሶስት ዘጠና አራት ዘጠና አራት አዎ እሺ ምን ሆነብህ?
ማስወጣት ያለሽ ሌላ ይህ እና ለምንድን ይሄ- ነው የወጣው? ሌላ ይዘሃል?
ይሄኛው አዎ የሀምሳ ሶስት ሀምሳ ሶስት አለው
እም?
ሌላ
አንዴ ቀሽ አንዴ ቆይ። ሌላኛውን order ትነግረኛለህ? ሌላ ያዝከውን ሌላ ሀምሳ ሶስት ሀምሳ ሶስት
ሀምሳ ሶስት ሀምሳ ሶስት አዎ ደግሞ በጣም busy ስለሆኑ ትንሽ ያቆያሉ ቢጂስ እና on time ላይ ደርስልኝ ይችላል ብዬ ፈርቼ
አንዴ ቆይ። ሮችን አንዴ ቡሽራ መስመር ላይ ጠብቀኝ። የ የትኛውን ይውጣ ያልከው ከሮሚ የሚነሳው ነው?
አ የሮሚ ያንኛውንማ already እዛው ቢጂስ እየጠበኩ ነው
እሺ እሺ አንዴ
ይሰማል ለቡሽራ ይሰማኝ ይሰማል አይሰማም?
አዎ ይሰማል ከሮሚ በርገር ከሮሚ በርገር ወደ አይሲኤምቲ ሜዳ order ወጥቶላል። እሺ እሺ ቅድስት አመሰግናለሁ
እሺ